ሄሎ ሄሎ አቤት።
ሰላም ከ ChipChip ነበር የምደውልልዎት።
እሺ እ ይቅርታ ድንች order እያደረጉ ነበረ።
አዎ
እሺ fail እንዳያደርግብዎት ሰው ሊያስገቡበት ይችላሉ።
አዎ አራት post አድርጌው ሰዓት ነበረ። አዎ አልገባበትም መሰለኝ እስካሁን።
አዎ ምንም ሰው አልገባበትም፣ እርስዎ ብቻ ነዎት።
አዎ
እሺ ከቻሉ ያስገቡበት fail እንዳያደርግ።
እሺ እሺ እሺ እሺ መልካም ቀን።